Hello ሰላም ጤና ይስጥልኝ።
ሰላም ነው እናት።
ሰላም
ክፍያ ለ complete ለማድረግ ፈልጌ እሺ፣ ብር እምቢ አለኝ። እንዴት ነው የማደርገው?
ምን እያሉት ነው? ይቅርታ ይሄ የሮቴጅ ነገር ነው የሚያመጣልኝ በቴሌብር ሲሆን አ- አያገኘውም እንትኔም ማለት ነው ቴሌብር አካውንቴ።
OK። እስኪ screenshot አድርገው ይላኩልኝ። ስልክ ቁጥር ልንገሩት እሺ ምን እንደሚሉት መጨረሻ ላይ።
እሺ ንገሪ ላክልሽ እባክሽ።
አ- እሺ ዜ- አርባ አራት
ዜሮ ዘጠኝ አርባ አራት አስራ አንድ
አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት አዎ፣ በዚህ screenshot ኡ አሁን ቢሲ መጨረሻ ላይ የሚያሳዩትን እሺ screenshot አድርገው ይላኩልኝ። አዎ፣ እሺ እሺ እሺ